hello
hello ሰላም ዋልሽ። እና ሰላም እንዴት ዋል?
አለን። እንትን ለመጠየቅ ነበረ service date ኡን ለማወቅ ፈልጌ ደብተሩ ላይ ተቸገርኩና ጠይቅሽ ነበረ።
እዛው ደብተር ላይ እኮ ይናገራል።
እኮ እሱን እኮ ነው ብዙ ቀኖች ስላሉ የት እንዴት ተብሎ እንደሚታወቅ ለማወቅ ፈልጌ ነበር።
እ?
እኮ specific የሚባል ቀን የለውም። ሁሉም ቀኖች ተመሳሳይ ናቸው እና አሳድስ የትኛው- አሳድስ አታውቅም?
እ?
እድሳት አሳድስ አታውቅም?
አሳድሼማ አውቃለሁ። አሁን ቀኑ የትኛው እንደሆነ ለማወቅ በምን እንደሚታወቅ አሁን- እኮ አሁን ስንተኛ ነው ስታሳድስ ማለት ነው። ደብተሩ ላይ technical inspection የሚል አለ። ወይ TIN number ንገረኝ።
ማለት ወይ TIN number ነው እስኪ machine number ኡ ነው TIN number TIN number ኤ ነሽ ሁለት ዜሮ
እሺ፣ ቀን ሰ- እሺ
ማሽን ምን አይነት ነው color ኡ?
ጥቁሩ ነው የኮምፒውተሩ ማለት ነው
እሺ፣ ሁለት ዜሮ ሰባ ሰባት
እሺ፣ ሰባ ሰባት ሁለት ዜሮ ሰባ ሰባት ሀያ አንድ
ሀያ አንድ ሰባ ስድስት ሰላሳ
ሁለት ዜሮ ሰባ ሰባት ሀያ አንድ ሰባ ስድስት